ጤና ይስጥልኝ ከቢዶ ኢትዮጵያ ጥሪ ማዕከል ነበር የምደውለው ደንበኛችን
አዎ
እሺ ሙሉ ስጋ ቤት አሁን ደውለውልን ነበር እና ዝዋይ ነው አይደለ አለም ጤናው
አለም ጤና አዎ አለም ጤና ነው እኔ ያለሁት አሁን ደውዬ ነበር አዎ አለም ጤና ነው ዝዋይ ነው ቦታው ዋናው ቦታ ዝዋይ ነው
አዎ ዋናው እነሱ ብቻ ያው የሚቀመጥበት ዝዋይ ነው እሺ ደንበኛችን ስለማረጋገጥ ነበር መልካም ቀን
እሺ